Hello Hello hello ሰላም ነሽ
ነይ ሰላም ነው እንዴት ነሽ እንዴት ነህ
ምን ነው system ቀየራችሁ እንዴ
ምን ነበር ወንድሜ
እንትን ቴሌ ብር ወደ ጨዋታ አስገባም እኮ ምን እንደሆነ አያውቁም
Okay
እ
ንገረኝ ስልክህን
ስልኩን አዎ
ዜሮ ዘጠኝ ዜሮ ዜሮ እሺ
አስራ አራት እሺ ሰላሳ ዘጠኝ ስልሳ አስራ አራት ሰላሳ ዘጠኝ ስልሳ
አዎ
ስንት ብር ነው ቴሌ ብር ወደ እንትን ወደ ጨዋታ ውስጥ አይገባም
ስንት ብር ነው እ
ስንት ብር ነው
ምን አልሽ ስንት ብር ነው
Hello ስንት ብር ነው
መጣ ሸደኝ ግርባ ምናምን
Hello hello
ምን- ምን አልሽ ስንት ብር ነው ወንድሜ
የእንትን ያስገባው የፈለግከው አዎ
አምስት መቶ ነው።
Failed አይደለም።
ብሏል ወደ account ተመልሷል እሺ እ?
Failed ነው
እንትኑ እ፣ ወ- ወ- ቴሌብር ላይ እንትን ያለው ማለት ነው። ወደ ጨዋታ ውስጥ ስል- ለማስገባት እ፣ system ከቀየራችሁ ነው እንጂ ነው የጠየቁት።
አይ failed ነው ወንድሜ deposit ነው deposit ነው deposit ነው እኮ ዝግ ነው እንዴ አዎ
system ኡ ነው ወይ አይ አይደለም ወደ ወደ deposit ወዳደረግክበት ወደዛ አይ።
ተመልሷል እሺ አ፣ ቴሌ ወይ- እንትን ወደዛ አሳልፍም ማለት ነው።
አዎ ወደዛ
Okay ሌላ እንትን ሌላ እንትን ድጋሚ ሞክረው ድጋሚ ሞክረው
እሺ እሺ እሺ መልካም ነው